hello ጤና ይስጥልኝ። አቤት።
አቤት ከአሪፍ ቤት ነው የምደውልልዎት። ማለት እባላለሁ።
okay okay
እ እርስዎ በሰጡን ቁጥር መሰረት እያየንልዎት ነበር transaction ኑ እና okay ቴሌ ብሩ የተመዘገበው በሌላ ሰው ስም ነው እንዴ?
አዎ ቴሌብሩ ወይንሸት ደሳለኝ sister ነው አ ወይንሸት ደሳለኝ ነው የሚለው።
አዎ እሺ የተለየ ስም ስለሆነብን እሱን ለማጣራት ነው።
አይ sister ነው ስለዚህ በቃ በዛ መሰረት የተስተካከለልዎት ነው። ትንሽ ይታገሱን።
እሺ እሺ sister ናት እሺ
ሰማውታል።
አቤት ምን አልሽኝ
እሺ እኛ ለማስተካከል እየሞከርን ነው። ሌላ መረዳዎት ነገር አለ?
ወይ የለም ከተስተካከለ አይ sister ናት ያልኩሽ ነው
አዎ ያኛው ቴሌ ብሩ ወይንሸት የሚል በእህቶት ነው የተመዘገበው።
አዎ አዎ እሺ በዛ እሱን ለማጣራት ስለፈለግን ነው።
እሺ አመሰግናለሁ እሺ እኛም እናመሰግናለን። ቀጥሎ ከሚሰሙት ውስጥ በኋላ ስለ አገልግሎት አስተያየቶትን ያስቀምጡልን። መልካም ቀን።
እሺ